ጊዜ አለፈኝ አይኗን ካየኋት የሕይወቴን ተስፋ ፍቅሬን አጣኋት። ብዙ ጊዜ አለፈኝ አይኗን ካየኋት መቼ ማጠፋና አንድ ነገር ሳትሆን የምታውቁ አስረዱኝ ድንገት ታማ እንደሆን ካለቻለው ትበል ጠጣ እንደሁ ልረዳ በመዋልህ ብዛት እኔ እንዳልጎዳ የሕይወቴም ተስፋ ፍቅሬን አጣኋት። ብዙ ጊዜ አለፈኝ አይኗን ካየኋት የሕይወቴን ተስፋ ፍቅሬን አጣኋት። ብዙ ጊዜ አለፈኝ አይኗን ካየኋት አንድም ሰው ስላጣሁ እዚች ነች የሚለኝ እሷን በመፈለግ ብዙ ጊዜ አለፈኝ። ወይ ደግሞ መኖሯን ጤንነቷን ልስማ ሐዘን የማይቀር ነው ክፏን ስሰማ የሕይወቴም ተስፋ ፍቅሬን አጣኋት። ብዙ ጊዜ አለፈኝ አይኗን ካየኋት የሕይወቴም ተስፋ ፍቅሬን አጣኋት። ብዙ ጊዜ አለፈኝ አይኗን ካየኋት ተለይተን ፍቅር እንዳይቀር ተቀብሮ ደስታና ጉዳቷን ልረዳ ዘንድሮ ሰው ሊሆን አልቻልኩም ናፍቆቷ ገረፈኝ ስዞር ስንከራተት ብዙ ጊዜ አለፈኝ የሕይወቴም ተስፋ ፍቅሬን አጣኋት ብዙ ጊዜ አለፈኝ አይኗን ካየኋት የሕይወቴን ተስፋ ፍቅሬን አጣኋት ብዙ ጊዜ አለፈኝ አይኗን ካየኋት ብዙ ጊዜ አለፈኝ አይኗን ካየኋት ብዙ ጊዜ አለፈኝ አይኗን ካየኋት